ሄሎ ጤና ይስጥልኝ።
አብረ ስል ከ BGI ነበር የምንደውለው።
አቤት።
ተቋረጠ አዎ አዎ፣ ነው እንዴ? እኔ እኮ ራሴ ዘግቼው ነው እኮ።
ነው። እሺ አዎ።
ምንድን ነበር ብልሽቱ?
ብልሽቱ አረፋ ይሆናል ሲቀዳ፣ ማሽኑ አረፋ ብቻ ያደርጋል።
ያቀዘቅዛል።
ማቀዝቀዙ አለው፣ ግን አረፋ ብቻ ይሆናል። አዎ በረዶ ይዟል እንትኑ ገመዱ።
ውስጥ አዎ እህ፣ እሺ አረፋ ብቻ ያደረገበት አዎ፣ አረፋ ብቻ እያደረገ አስቸገረን።
ቦታው የት አካባቢ ነው?
ሳሪስ ቃሊቲ ታክሲ መያዣ አውቋ።
ሳሪስ።
አዎ ሳሪስ እህ፣ ቃሊቲ ታክሲ መያዣ አውቋ።
እህ፣ እሺ
እሺ ስልክ ቁጥር በደወሉበት ለያዘው።
አዎ
እሺ ስምዎትን ይንገሩ።
ከበደ ከበደማ ከበ ገብረ ማርያም ገብረ ማርያም።
አ እሺ ሌላ የምረዳት ነገር አለ ደንበኛ?
የ- የለም የለም፣ አመሰግናለሁ።
እሺ ስለ ደወልን እናመሰግናለን። ስለ አገልግሎት እሺ፣ ያለትን ቻው።
ሀሳብ ፊት ከሚሰሙ እሺ።
ድምጽ በኋላ ያስቀምጡ። መልካም ቀን።